ሄሎ ምን ኖ አሁን አሃ ሌላ ጤና ሰላም ጤና ይስጥልኝ። ችች ክባክ የምልርደው ሄሎ ሄሎ ሄሎ ሄሎ፣ አቤት ሰላም ነው እናት?
ሰላም አለንማ አለን ይመስገን። ከትላንት ወዲያ ወደ ማታ ሰዓት ልከን ነበርና እሺ፣ አሁን ስናይ አልመጣም።
ስልክ ቁጥሮትን ይንገሩኝ። እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ እሺ፣ አስራ አንድ እሺ ሀምሳ እሺ ዜሮ ሶስት እሺ ሀያ አንድ ሂሩት
ሂሩት አዎ
ኦኬ።
እም፣ በመቼ- አልመጣም።
በ- በሰባት ነበር order ያደረጉት ቲማቲም ከ- ሰባት ማለት ከትላንት ወዲያ ነው የሆነው።
ነው ቲማቲም ነው ቲማቲም አይደለ?
ነው።
ኦርደር አዎ።
ያደረጉት አዎ።
okay። እ፣ ይቅርታ በጣም ቲማቲም የሚፈልገው አምስት ሰው ነው።
እኮ ስንት ነበርን እኛ? አራት አራት አራት ሰው ነው።
ሰው፣ ኦኬ፣ ቤ- አራት።
ቤት- ቤተልሔም፣ ሂሩት፣ መስከረምና እ፣ ረቅ አዎ አዎ አዎ አራት ሰው ነው እና በጣም ይቅርታ አምስት ሰው ስለሚጠይቅ እዚህ ጋር ሲሰማየሽ ጋይድ ሲያደርገን በቃ እኛም ወረድ ዴሊቨራል ነው አዎ፣ እዚህ ጋር ግን ስለዚህ ምን እናድርግ?
ፌል አድርጓል ሲስተሙ። ብሮት ነው ተመላሽ የሚሆኑ አጠቃላይ መቶ ሰባ አንድ ብር አሉት እኛ ጋር እሱ ብር ተመላሽ ነው የሚደረግሉት።
የአጠቃላይ ኪሎ አ- አዎ የአጠቃላይ ኪሎ ለእያንዳንዳችሁ ነው የሚመለሰው። ሪፈንድ ኦኬ፣ ስለሆነ fail ለእያንዳንዳችሁ።
ስላደረገ ለረቂቅም የራሱ ማሰረሙ እም።
ደርሶም ለአራታችንም ለየራሳችን እንደየራሳችሁ fail ስላደረገ እዛ ነው የሚለው።
እሺ በቃ እንግዲህ ባይዘገኝ ዛሬ ግን ሌላ አዲስ orde- order ማድረግ ይችላሉ። ዛሬ እሺ እሺ ለነገ ለነገ እሺ፣ ዛሬ order እሺ፣ ማድረግ ይችላሉ።
እሺ፣ ግን group እናደርጋለን።
ይሙላ fail እሺ እንዳያደርግ።
አምስት ሰው እሺ አዎ አምስት እሺ ነው።
እሺ ቴንክ እሺ መልካም ቀን።
ዩ አሚን ሎላ